Hello ና ደግሜ ደወልኩልሽ።
ችግር የለም እመቤት። ምን ነበር ሁለት ሺ አስራ አራቱ ያሪስ sedan ነው የሚለው
የአዲስ ሄዳል እኮ ሁለት ሺ አስራ አራቱ የለም እመቤት ተሽጧል።
አስናል
ሌሎቹ ነው ያሉ። ሌሎች ከፈለጉ ልንገሩት።
እሺ ምን አ- ምን ምን አለ?
ያሪስ compact ሁለት ሺ አስር እና አስራ ሁለት አለን
ሁለት ሺ አስራ ሁለት ስንት ነው የሚባለው?
ሁለት ሚሊዮን ሀምሳ ሺ ብር
እሺ ተ post ቷል። ሌዮና ልደውልልሽ።
ማሊባባ dot net ቴሌግራም page ኣችን ላይ ገብተው ማየት ይችላሉ።
አሊባባ ማሊባባ ማሊባባ አሊባባ እሺ ቴሌግራም page ኣችን ላይ ማየት ይችላሉ። እሺ
እሺ
እንደምታዩት ጥቁር color ነው። በጣም ቆንጆ ቦታ ላይ ያለ መኪና ነው ይላቸው የመጣሁት የአርባ ስድስት ሺህ